Hello ጤና ይስጥልን ጉዳይ ነው የደወሉት ምን ልርዳዎት?
አቤት
ጉዳይ ነው የደወሉት ምን ልርዳዎት?
አይ application active ለማድረግ ፈልጌ ነበር። ለዛ ነው።
Okay ቢሮ መጥተው የተመዘገቡ ባለሙያ ኖት?
አይ ቢሮ እንኳን አልመጣሁም። online ከ application አውርጄ activate እያደረኩትኝ ነው።
Okay verify ለመሆን ግን ግዴታ በአካል ቢሮ መጥተው መመዝገብ ይኖርቦታል እና እ፣ ለቀጠሮ ደግሞ እኛን የምንደውልሎት። አሁን ነበር እየሞከሩት የነበረው አዎ
እ፣ ማን ልበል ስሞትን?
ሙሉጌታ አባል
ሙሉጌታ። Okay እሺ እ፣ አዎ እ፣ የምን ባለሙያ ኖት?
የሂሳብ
Technician
አይ የ- የሂሳብ monito- የ monitoring ባለሙያ ነኝ።
እሺ እ፣ verify ለመሆን ግዴታ በአካል ቢሮ መጥተው መመዝገብ ይኖርቦታል እና እንደዛ እንደዛ ከሆነ እንኳን የሚችል አይመስለኛል።
Okay፣ በአካል ግዴታ መምጣት ስላለቦት ያው እንካል አይ፣ እሺ፣ እሺ፣ አመሰግናለሁ።
እሺ እሺ መልካም